ሚኪ ግባች ሚኪ ሄላ ሄላ
ወይ
ኧረ ተው አንቀጥቀጥ የምትሉት ካርድ ዜሮ አርባ ዘጠኝ
ዜሮ
ዜሮ አራት ሰባ ዘጠኝ ሰማሽ ነው ሰማ አ አ እሺ ሲዛባ ይገኝ
እሺ እዚሁ ጠብቀኝ።
ደደም
ብዙ ነህ?
አሴንሽ ማን ነው ሰላም አዎ ሀሴት ነኝ።
እሺ ጠብቀኛል።
በቃ
ጨርስልኝ አላለውም። የቅድም ይሆን
ማን
ብዙ ወይ ብዙ ወይ ወይ ወይ መጥቷል። እሺ ሻፍቴ ሁለት ምናምን ዲፖስቴን አንስቶት ነበር ተረፍኩኝ። ታሙ
ማደል